ሶሊ በርልኝ በርልኝ እንዴ ነው ውሌ ጠፋ እኮ በእናትህ በርሊን በርሊን አናቷ እኔ እዳ አይደለሁ እንዴ እባክሽ በርሊን
እስኪ ወደ ኋላ ወደ ኋላ ቀና እስቲ ቀና ቀና መስሎኛል ወንድ
እኔ መስቶቱን ብዬ እንጂ አንቺን ብዬ አይደለም እንጂ ልጅ አንቺን እፈነክትሽ ነበር እንዲሁም እያወራሽኝ ወረጂ አዳብርሻለሁ ሹና መጣች ሹና መጣች ሹና ሞተች እ ሞተች
ማርሺ ሞተች ሞተች የት እ ያማይ እባክሽ ማለት ነው መጣች ወይስ አልመጣችም
አልመጣች ቁርስ ጋብዙኝ እስኪ
ምዛልን በላ ነው ሽሮና ሰላጣ ትበላለክ ሰላጣ ኧረ
ሽሮና ሰላጣ ግን አንድ እንጀራ ከግማሽ ነው ሁለት ዳቦ ነው ያለው ኧረ እባክሽን አልበላም ቤት አልበላም ቤት ይበላለሁ
እንብላ ግን ትንሽ እንጀራ ጨምር እኮ ነው ያልኩት አናቶ እሺ በቃ እንትን እላለሁ